አዋቂ ምን አለ
ጥሌ
ጠፋለህ ወይ? እኔ እኮ አሁን እየታየኝ አይደለም። እሺ ping ያደርጋል። ስማኝ አትዝጋው። በቢሮ ምደውል እኮ ብዙ እንድታወራኝ ነው። ሳልጨርስ ከወጣሁ በኋላ አልገባልህም እሺ
እኮ አሁን ping ያደርግልሃል ወይ system እየገባ ነው?
እየገባ ነው ሰርቷል።
አሁን login አድርገሃል እንዴ?
login አድርገዋል። በሌላ ሰው እንትን አድርጉ
አላህን አድርገዋል መሰል አትበል። ደውልና check አድርገህ ንገረኝ።
እሺ ሰርቷል። አሁን ልጁን አይቷል።
በቃ እሺ ቻው እሺ